ገባረሽው ረሳሽው ልቤ ገባሽው ገባረሽው ጎዳሽው ልቤ ገባሽው ተስፋ እንዳልሰጠሽው ከመውደድሽ አሳነሽው ተስፋ እንዳልሰጠሽው በቅነትሽ አበረሽው ገባረሽው ረሳሽው ልቤ ገባሽው ከወጣረሽው ጎዳሽው ልቤ ገባሽው ተስፋ እንዳልሰጠሽው ከመውደድሽ አሳነሽው ተስፋ እንዳልሰጠሽው ፍቅር ነስተሽ አበረሽ ልጠይቅሽ ተጓዥ ነው ስንቅ የለው ጓዙን የለው ጭኖታል ፈረሱን ልብ አድርገሽ የለም ፎቅልሽ ያስበሽ ነሽበት መልሱን ተጠይቀሽ መተንተን ካቃተሽ ከከበደሽ የፍቅር ጨዋታው ካላወቂው ካጣሽ ሚስጥሩን ሀገር ስጪ እንግዲህ ልልታው እድሜ ላንቺ ካሳምናት እጄ ከሰጠሽኝ እስቲ ላውጠንጥነው በይልንገርሽ በረሱም ነገርሽ ስንቁም ፍቅርሽ ተጓዡን ልቤ ነው በይልንገርሽ በረሱም ነገርሽ ስትቆጥቅሽ ተጓዡም ልብ ነው በይደናኮች መቼም አይገባሽ የሰው ፍቅር እንግዲህ ደም አንቺ ማደሮ ሲያምር በቃኛልኮች ስለ ሰለቸኝ በጎትጎቱ እስቲ ልየው ይሻለኝ እንደው መለየቱ ወትሮም ላይ ገናኝ ፍቅር ሰው ወድጄ የቁም ስቃዬን አየሁ በገዛችሁ ተስፋ ቢስ ሆኖ መኖር መረረኝ ያንተ ያለ ገልግለኝ ያንተ ያለ መረረኝ አቅመት ያንተ ያለ ገልግለኝ ያንተ ያለ መረረኝ አቅመት ወትሮም ላይ ገናኝ ፍቅር ሰው ወድጄ የቁም ስቃዬን አየሁ በገዛችሁ ተስፋ ቢስ ሆኖ መኖር መረረኝ ያንተ ያለ ገልግለኝ ያንተ ያለ መረረኝ አቅመሰለኝ ያንተ ያለ ገልግለኝ ያንተ ያለ መረረኝ አቅመሰለኝ ገባረሽው ረሳሽው ልቤ ገባሽው ገባረሽው ጎዳሽው ልቤ ገባሽው ተስፋ እንዳልሰጠሽው ከመውደድሽ አሳነሽው ተስፋ እንዳልሰጠሽው ፍቅር ነስተሽ አበረሽው ከወታረሽው ረሳሽው ልቤ ገባሽው ከወታረሽው ጎዳሽው ልቤ ገባሽው ተስፋ እንዳልሰጠሽው ከመውደድሽ አሳነሽው ተስፋ እንዳልሰጠሽው ፍቅር ነስተሽ አበረሽው የሚገባሽ የሚሰማሽ መስሎኝ በቁም ነገር ስተርክ መውደዴን ላይሆንልኝ ጊዜ ጨረስኩት ስበረክር አንጀቴን የሆኔ የሰው ነገር ትረጃለሽ እያል የሀሳቤን እየዘረዘርኩኝ ስለ ፍቅር የማውቀውን ያህል በምሳሌ ብዙን ተናገርኩኝ አወቃሁት ተጫወትኩ እስካሁን ተናገርኩት አለቀ ነገሬ በእኔ በኩል ሂድ ጨርሻለሁ አይንሽን ሩቅ ነው ካገሬ በእኔ በኩል ሂድ ጨርሻለሁ አሰናብሽኝ ሩቅ ነው ካገሬ በይ ደህና ሁኝ መቼም አይገባሽ የሰው ፍቅር ደጋፊ አጥቶ ቤቱን ፈረሰ በፍቅር በመናናቅ እየተባባልን አንተና አንቺ ተለያየን ለመግባባትም ሳንመችስ ወትሮም ላይ ረባኝ ፍቅርሽ ተፈለቼ የቁም ስቃይ ናይ ወገታችን ዛሬስ የነገር ዶሮ ሰለቸኝ ከላይ ከላይ ፍቅር ሰወደቼ የቁም ስቃይ ላይ በገብታች ተስፋ ቢስ ሆኖ መኖር ሰለቸኝ ያንተ ያለ ገልግለኝ ያንተ ያለ ገልግለኝ አቅለስለኝ ያንተ ያለ መረረኝ ያንተ ያለ መረረኝ በቃ አለኝ